ሆዴ ያለማያት መንገድ ሆዴ ጥቅጥቁን ዓለም ሆዴ የሐራርን መንገድ ሆዴ ጥቅጥቁን ዓለም ሆዴ የጅጅጋን መንገድ ሆዴ ጥቅጥቁን ዓለም ሆዴ የጅጅጋን መንገድ ሆዴ ጥቅጥቁን ዓለም ሆዴ ስማውጣላት ቢሉኝ ሆዴ አልኩሽ ሀሳብ ሆዴ ስማውጣላት ቢሉኝ ሆዴ አልኩሽ ሀሳብ ያገሬ ልጅ የወንዜ ልጅ ሆዴ ያገሬ ልጅ የወንዜ ልጅ ሆዴ ሆዴ ለግድግዳው ነው ወይ ሆዴ የምትቸገሪ ሆዴ ለግድግዳው ነው ወይ ሆዴ የምትቸገሪ ሆዴ ቆርጬልሻለሁ ሆዴ እንግዲህ ቤት ስሪ ሆዴ ቆርጬልሻለሁ ሆዴ እንግዲህ ቤት ስሪ ሆዴ ላረቄውም ኮራሽ ሆዴ ለውስኪውም ኮራሽ ሆዴ አንቺ ግድ የለሽም ሆዴ አንቺ ግድ የለሽም ሆዴ የወደድሽው ጠላ ሆዴ አልተገኘልሽም ሆዴ የወደድሽው ጠላ ሆዴ አልተገኘልሽም ሆዴ ሁልጊዜ ባሬራ ሆዴ ትበያለሽ ሆይ ሆዴ ሁልጊዜ ባሬራ ሆዴ ትበያለሽ ሆይ ሆዴም ነው አንዳንድ ቀን ሆዴ ወጣትም ወይ ሆዴም ነው አንዳንድ ቀን ሆዴ ወጣትም ወይ ኦ ያገሬ ልጅ የወንዜ ልጅ ሆዴ ያገሬ ልጅ የወንዜ ልጅ ሆዴ ሆዴ የድሬንም መንገድ ሆዴ ጥቅጥቁን አልፌ ሆዴ ያለማያን መንገድ ሆዴ ጥቅጥቁን አልፌ ሆዴ የሐረርን መንገድ ሆዴ ጥቅጥቁን አልፌ ሆዴ የጅጅጋን መንገድ ሆዴ ጥቅጥቁን አልፌ ሆዴ ስማውጣላት ቢሉኝ ሆዴ ያልኩሽ ሀሳብ መርፌ ሆዴ ስማውጣላት ቢሉኝ ሆዴ አልኩሽ ሀሳብ መርፌ ኦ ያገሬ ልጅ የወንዜ ልጅ ሆዴ ያገሬ ልጅ የወንዜ ልጅ ሆዴ ሆዴ መሸሸግ እንዴት ነው? ሆዴ መደበቅ እንዴት ነው? ሆዴ መሸሸግ እንዴት ነው? ሆዴ መደበቅ እንዴት ነው? ሆዴ የሰራ ቀናትሽ ሆዴ ይታየኛል ምነው? ሆዴ የሰራ ቀናትሽ ሆዴ ይታየኛል ምነው? ሆዴ መካን ኮሶ ጠጣው ሆዴ የማያድነኝ ሆዴ መካን ኮሶ ጠጣው ሆዴ የማያድነኝ ሆዴ ደግሞ ሁለተኛ ሆዴ ታይቶ ሊገለኝ ሆዴ ደግሞ ሁለተኛ ሆዴ ታይቶ ሊገለኝ ሆዴ መውረዱ ምስወረድ ሆዴ ሐረር ለጉዳይ ሆዴ መውረዱንስ ወረድሽ ሆዴ ሐረር ለጉዳይ ሆዴ ተሳስተሽ መቅረቱ ሆዴ ይገባሻል ሆይ ሆዴ ተሳስተሽ መቅረቱ ሆዴ ይገባሻል ሆይ ሆይ ያገሬ ልጅ የወንዜ ልጅ ሆዴ ያገሬ ልጅ የወንዜ ልጅ ሆዴ ያገሬ ልጅ